ሄሎ
ሄሎ ሄለን እንዴት ዋልሽ?
ይመስገን።
አቶ ብሩክ መኪና ጠይቆ ነበር እዚህ ሳር ቤት እና ሜክሲኮ።
ከየት ነው? ከ- ከወሎ ሰፈር ነው?
አይ እዚህ ቫስ ነን ከቫስ ነው ቲፒኦ ነን።
okay እኔ እንጃ አሁን እስኪ መብራት ጠፍቶ ነበር ጊዜ የሰፈር ነው። አሁን ነው የጠየቀው?
አ ኢሜይል ነው የጠየቀው። አረ ቆይቷል እንዳለ እሷ ጋር ደው- ለእሷ forward አድርጉት ስላለ ነው።
በማን ስም ነው የጠየቀው? ወደ እኔ ልከት ኢሜይል ነው የላከልሽ።
እኮ ገባኝ። ወደ እኔ ተልኳል።
አዎ ተልኳል ለሄለን መጀመሪያ ለ- እንዳለ ነበረ ለሄለን ላኩላት አለ።
አይሆንም፣ አሁን ፊቱ ዘግቷል፣ እየከፈተ ነው አሁን አይሆንም።
እሺ
እሺ